የዓለም ትርምስ ስላልተመቸኝ ወደ ጌታ ፊቴን አዙሬያለሁኝ። ጌታን ጌታን ማለት ያዋጣኛልና አምላኬን ልማጠን መቅደሱን ልባና ለዚህ ነው ኩራቴ ስላለኝ አባትህ ለዚህ ነው ትምክህቴ ስላለኝ አባቴ አባቴ ስላለኝ አባቴ አባቴ ስላለኝ አባቴ